ሰላም ጤና ይስጥልን። ችፕችፕ ባኮም እንደርደው ጤና ይስጥልኝ።
ሰላም አብሮ ይስጥልን።
አሁን ደውዬ ነበር።
ኦኬ አበጋዝ ነው።
አዎ ኦኬ አልሰራም የድራይቨሩ ቁጥር።
ድራይቨሩ ስዊች ኦፍ ይላል ስልኩ።
በቃ እሺ አሳውቅሎታለሁ። ትንሽ ይጠብቁ እሺ፣ እየሰሩ ስለሆነ ድራይቨሮች።
ወይ በቃ ካልሆነ ኦርደሩን ካንስል አድርግልኝና እም፣ ሪፈንድ ይሁን። ምክንያቱም ሶስት ቀን ከሆነ ከዚህ በኋላ ቢመጣም ተበላሽቶ ነው እንትን።
ምን ነገ መቀበል አይችሉም?
አይ ቢመጣም ራሱ ነው የሚመጣው አይደለ? ተበትም እንደ አዲስ ኦርደር ኖ አይደለም።
ራሱማ ይመጣም ተበትኖ አ- ነው እኮ የተመለሱ order ኦች ብዙ complain ስለሚኖር አዎ የተበላሸ እየመጣልን ነው እያሉ ስለሆነ customer በትነን ነው አሁን እየ- እንትን እያለን ያለ ነው። አዲስ ለዛ እያወጣ- ነው? እንደ አዲስ አዲስ ነው እያወጣን የሚመጣው?
ያለ ነው። አዎ በቃ እንደዛ ከሆነ እሺ፣ complain ኦትን ግን አሳውቅሎታለሁ።
እሺ፣ እሺ።
እሺ driver ኦች እየሰሩ ስለሆነ ሊመጣም ይችላል። ማታ ላይ ደውዬ ያደረጉታለሁ።
እሺ፣ እሺ።
ካልመጣ ከመጣ ነገ ችግር የለውም ይመጣሉ።
አለን እኛ።
እሺ እሺ፣ መልካም ምሽት። እሺ።
እሺ።